ጤና ይስጥልኝ BGI ኢትዮጵያ ራሄል ነኝ። እባክዎ ምን ልርዳዎት?
እንትን ነበር ማሽን ነበረች ድራፍትና አያቀዘቅዝም ጸጥ አለብኝ።
እሺ፣ አልሰራ ብሎት ነው የድራ- የድራፍት ማሽን?
አዎ
እሺ፣ እባክዎትን BGI ቁጥሮ ይኖሮታል?
የ BGI አዎ፣ ቁጥሩን ደግሞ መለያ
okay ብጫው ካርድ አይ ቢጫው ካርድ ሳይሆን ወደ ሞባይሎትን የሚላክ አለ፣ ኮድ አለ፣ መለያ ቁጥር ነው።
okay እ- እ- እሺ አሁን እሱን አሉት ትልክ መስመር ላይ ጠብቁት። check አይ ያድርጉት ሞባይሎት።
አይ እሺ አሁን የተላከ እሺ እስኪ
እ፣ ይስተካከላል።
ይሰማል አይደል? ደንበኛችን የለም።
እ hello አሁን የተላከ ሳይሆን ከዚህ በፊት የተላከ ደንበኝነት የደንበኝነቱን መለያ ቁጥር ነው የ BGI ID ኮድ ማለት። እሱ ከሌለት ደግሞ ስልክ ቁጥሮትን በዚህ ነንበር አ፣ እንትን የሆኑት ደንበኛ የሆኑት ከቢጂአይ
እኮ በስልክ ቁ- በ- በስልክ ቁጥር እንትን ማለት አልችልም ልንገርሽ
እ፣ አሁን እኮ ደንበኛችን አሁን በደወልበት ስልክ ቁጥር አለ። በዛ ልፈልግሎት።
አዎ አዎ በዚህ ፈልጊልኝ እሺ፣ አዲስ አበባ ነው ያሉት?
አዲስ አበባ እሺ፣ እሺ፣ አንድ የመስመር ላይ ጠብቁኝ ደንበኛችን።
እሺ፣ እሺ።
ሙሉ ምግብ ቤት ነው የሚለው?
አዎ ሙሉ ምግብ ቤት አዲስ አበባ ነው።
አዲስ አበባ ገርጂ ዩኒቲ እሺ፣ እባክዎትን አንድ የመስመር ላይ ጠብቁኝ።
እሺ
አሁን እ፣ በአዲስ አበባ የተመዘገበ ሶስት ቦታ ነው ያለው እና አሁን እርስዎ የትኛው ቦታ ነው ያሉት? ወይም ደግሞ እ፣ ብልሽት ያጋጠመው የትኛው አካባቢ ያሉበት area ነው ቦታ ነው?
እኔ ገርጂ ዩኒቲ አዲስ አበባ ገርጂ ዩኒቲ እሺ፣ እሺ፣ የ- መስመር ገርጂ ላይ ጠብቁኝ። እሺ። አሁን የደወሉበትን ቁጥር ለያዘው ደንበኛችን እርሷ አ የሚገኝበት ይሄ መጨረሻው ሃምሳ ሁለት ነው።
ነው።
አ እሱ ነው።
ሙሉ ስሞት ሊነግሩን ይችላል?
ጌቱ ተሾመ
እባክዎትን አንድ የመስመር ላይ ጠብቁኝ።
እሺ ቢ
ይቅርታም ደንበኛችን መስመር ላይ ስላስጠበቅኩት እየመዘገብኩት ነው። አንዴ በትዕግስት ጠብቁኝ።
እሺ ዳቦ
ይናፍቃል ሰባት ድምጻታችን ነው የምናጠፋው። ሳላስ አይነት
ይቅርታ ደንበኛችን መስመር ላይ ስላስጠበቅ
ማን ይነኝ
አሁን አያቀዘቅዝም ነው አይደል? የእርሶ complaint የእርሶ ቅሬታ አዎ አያቀዘቅዝም። cooler ነበረው በረዶ አይሰራም። በቃ ምንም ምንም በቃ እየተቸገርን ያለ ነው። ለመቅዳት አይሆንም። እምቢ አለ።
እሺ፣ አንዴ በትዕግስት ጠብቁ ይመስላል።
እሺ የእኛ ነው አታውቀውም። ሰሜን ሰልፍ ሰሜን ሰልፍ አዎ
ደንበኞች የድራፍት መቅጃው ለም- ለማቀዝቀዝ ከተሰካ በኋላ ከሶስት ሰዓት እስከ አራት ሰዓት መቆየት እንዳለበት ያ- ያውቁታል አይደል?
አዎ አዎ አውቃለሁ። እንደዛ አድርጌ ሞከርኩት ሰሞኑን የጀመረው ያለሁት እህ እህ እህ
ሰሞኑን የጀመረው እና ምንም ሰክቼው ምንም በዶ አይሰራም። በቃ ምንም እንትን አይይዝም።
እህ እህ። እሺ ደንበኛችን መዝግቤልዎታለሁ፣ ለሚመለከተው አካል አስተላልፌዋለሁ። ግልጽ ነው።
እሺ ይመጣሉ። ሰ- በ- መቼ?
አዎ፣ ከ- ከሁለት ሰዓት በኋላ
ከሁለት ሰዓት በኋላ ምናምን። እሺ አዎ፣ ግልጽ ነው።
አዎ ግልጽ ነው።
ሌላ መረዳት ነገር ይኖራል?
የለም
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት አሁን ከሚሰሙ ድምጽ በኋላ አስቀምጡ። መልካም ጊዜ።
እሺ